አይወልድኩም እንዴ? እና አላታ hello፣ ሌሎች ሰላም ነው?
አቤት አቤት።
ያሬድ ነው ያሬድ ነው።
ወይ ያሬድ አወኩሽ።
እንትን የስልክ ታውቃለህ እንዴ? ማን እንደተመደበ ትነግረኛለህ? ካላስቸገር
የት የት ፈልገሽ ነው?
የቢጮ ወሎ ሰፈር ቦሌ ቡልቡላ ምናምን ሚኪያ ሚኪያስ ስልኩን ትነግረኛለህ?
ስልኩን ልንገርሽ?
አዎ እሺ፣ እንዳትዘጊው ቆይ እሺ
ሀያ ሰባት ሰባ ሁለት ሀያ ሰባት ሰባ ሁለት ዜሮ ስምንት ሰማንያ አምስት ዜሮ ስምንት ሰማንያ አምስት በቃ እሺ እሺ ገና ከ store አልወጣም።
አ
ያደርስላቸዋል ግን በቃ እሺ ሌላ
የማን ልንገርሽ?
ረሶት በቃ ዋክቴ የሆነ ሰውዬም ጠይቆኝ ነበር ረሶት በቃ ስታስታውሽ ደውይልኝ።
እደውልልሻለሁ እሺ ሰዎች አየሽ እሺ